ሄሎ ሄሎ አቤት ሰላም ጤና ይስጥልኝ እንደምን አሉ?
እግዚአብሔር ይመስገን።
አለን አለን ደህና። ከቦዳ Vehicle Manufacturing ነው የደወልኩት።
እም፣
እ፣ ስልክዎን ከአዲስ አበባ ዩኒቨርሲቲ ነበር ያገኘነው። ድርጅታችን ውስጥ በ junior accountant open position ስላለ
እም።
ነገ ጠዋት ሁለት ሰዓት እ፣ መጥተሽ የጽሁፍ ፈተና እንድትወስጂ ነው የደወልኩት።
እ፣ እሺ እሺ፣ አመሰግናለሁ።
Okay ትመጫለሽ አይደል?
እ፣ እስቲ ቆይ መልሼ ልደውል።
Okay እሺ መልካም።
እሺ